Hello hello፣ ጤና ይስጥልኝ።
አብሮ ይስጥልን።
ከ ChipChip ነበር የምንደውልሎት።
እሺ እሺ።
white cabbage እና ቲማቲም order አድርገው አልመጣሎትም ነበር።
አልመጣም። አዎ ትክክል።
ነገ የት እንላክሎት location?
location እስጢፋኖስ መብራቱን እንደተሻገሩ መስቀል አደባባይ ለገሀር ነው።
እ no ለጋሃር ሳይደርስ መስቀል አደባባይ ይሄ ኤግዚቢሽን መስቀል ማዕከል ፊት አደባባይ።
ለፊት ያለው ግቢ እም፣ okay እሺ። ስለዚህ ነገ እንልክሎታለን።
በቃ መስቀል አደባባይ በይበትና እሺ።
ልጆቹ ያውቁታል። ሲደውሉልኝ እኔ ያመላክታቸዋለሁ።
እሺ፣ መልካም ምሽት።
Thank you። እሺ ብትቺ ጠዋትማ
ያው የሚወጡበትን ሰዓት እርግጠኛ ሆኜ ልነግሮት አልችልም፣ ግን ያው ይደውላሉ driver ኦች።
Okay። ስለ ቆየብኝ ነው ቅድሚያ ከሰጣችሁ ብዬ ነው። እሺ thank you። እሺ እሺ፣ መልካም ምሽት።
አሜን።
እሺ።